ሄሎ ሰላም ጤና ይስጥልን ቤት ሄሎ አሁን ደውዬልሽ ነበረ ዊድሮ ብር እሺ ስንት ብር ብለህ
አርባ
አርባ ስንት ስንት
አስራ ሰባት አስራ አምስት እና ለአስራ ሰባት አስራ አምስት ሳይሆን ማለት ነው ለየብቻ ነው እና አስር እሺ።
ሺህ አምስት ሺህ ሁለት ሺህ ምናምን ተደርጓል አምስት መቶ አንድ ሺህ እ ሌሎችም ተደርገዋል እ እሺ።
ትንሽ ጠብቀው እሺ ይገባል ሁለቴ ነው አስር ሺህ የነበረው ስለዚህ ይገባል ትንሽ ጠብቀው approve አድርጌልሃለሁ የነበረውን በሙላ ሁሉን አለሽ ሁሉንም አዎ አለሽ አዎ አዎ እሺ እሺ መልካም ምሽት
እሺ